Hello?
Hello
አቤት ምን Hello።
መጣህ?
አ፣ እንትን ነበር እና የካርድ National ID በ online እንትን ብዬ ነበር አዝዤ ነበር። ቴሌ ብር ላይ ቀንሶ text አልደረሰኝ እንትኑ እንዳልተከፈለ ነው እንትን የሚል የሚያሳየኝ።
እሺ የቴሌ ብር ቁጥር አሁን የደወሉበት ነው?
አዎ ሀያ አንድ ስልሳ አራት አርባ አስራ ዘጠኝ
እና አቤት አቤት
ሰማንያ አምስት ሰላሳ ስድስት ላይ ደውለው የጠሯቸው እሺ ክፍያው በእኛ በኩል successful ነው።
አዎ፣ ግን እሱን ጋር ደውዬላቸው ያው ወደዛ ደውል ምናምን ነገር ስላሉ ነው።
አይ ከቻፓ successful ነው በሏቸው። ከቻፓ በኩል ሰክሰስፉል ነው ሶስት መቶ አርባ ሶስት ብር ክፍያ ፈጽመዋል። በሶስት
ስለዚህ እነሱ ወደ እነሱ መልሼ ልደውል አዎ ሰማንያ አምስት ሰላሳ ስድስት ላይ ደውለው ይጠይቁ።
እሺ፣ እሺ፣ አመሰግናለሁ። እሺ፣ እሺ።